hello አቤት ይሰማኛል።
ስድስት ኪሎ መነሻ አርባ አምስት ብር ነው እና ከእሑድ ጋር አጠቃላይ ሀምሳ አምስት ብር ነው መነሻ እና እኔ ጋር እየቆጠረ ያለው አርባ አምስት ብር ስንት ነው order ነበሩ?
ዘጠና ሁለት ዘጠና ሶስት
ዘጠና ሁለት ዘጠና ሶስት ማነው ስሙ?
አብርሃም ዮሴፍ
እ?
አብርሃም ዮሴፍ እሺ አይልሀለሁ።
እሺ